ያለውን በተራራ የአምላኬን ስም ባላወራ ወንጌልን ባልስብ ቆየልኝ የደሙ ዕዳ አለብኝ በሸለቆም በተራራ የአምላኬን ስም ባላወራ ወንጌልን ባልስብ ቆየልኝ የደሙ ዕዳ አለብኝ ጌታዬ ለእኔ የሞተው ቅዱስ ደሙን ያፈሰሰውን በቀራንዮ የተጨነቀውን ስለ ሕይወቴ ያደረገውን በሸለቆም በተራራ አምላክን ስም ባላወራ ወንጌልን ባልስብ ቆየልኝ የደሙ ዕዳ አለብኝ በሸለቆም በተራራ አምላክን ስም ባላወራ ወንጌልን ባልስብ ቆየልኝ የደሙ ዕዳ አለብኝ ተአምራቷን ያልነቷን ሞትን ድል አድርጎ መነሳቷን ለዓለም ሕይወት መሰዋቷን የእግዚአብሔርን ስም አዳኝነቷን በሸለቆም በተራራ አምላክን ስም ባላወራ ወንጌልን ባልስብ ቆየልኝ የደሙ ዕዳ አለብኝ በሸለቆም በተራራ አምላክን ስም ባላወራ ወንጌሉን ባልስብ ቆየልኝ የደሙ ዕዳ አለብኝ እነ ጴጥሮስ መሰከሩለት የኢየሱስን ኃይል ተአምራት ስለ መንፈሱ በረከት ደስታውና ስለ መምጣት በሸለቆም በተራራ የአምላክን ስም ባላወራ ወንጌልን ባልስብ ቆየልኝ የደሙ ዕዳ አለብኝ በሸለቆም በተራራ የአምላክን ስም ባላወራ ወንጌልን ባልስብ ቆየልኝ የደሙ ዕዳ አለብኝ እኔም ድርሻዬን እሰብካለሁ እንደ ሐዋርያትም ተጠምቄአለሁ በመንፈስ ቅዱስ ተሞልቻለሁ መዳን በኢየሱስ ስም ብቻ እላለሁ በሸለቆም በተራራ የአምላክን ስም ባላወራ ወንጌልን ባልስብ ቆየልኝ የደሙ ዕዳ አለብኝ በሸለቆም በተራራ አምላኬን ስም ባላወራ ወንጌልን ባልስብ ቆየልኝ የደሙ ዕዳ አለብኝ